ጤና ይስጥልኝ እንግዲህ ስፖርት ነው ባኮ የምንረዳው።
ጤና ይስጥልኝ እንዴት አደርሽ?
እግዚአብሔር ይመስገን።
ሰላም ነው?
እግዚአብሔር ይመስገን።
ሁሉ ስፖርት ተዘግቶብኝ እምቢ እያለኝ ነው።
ምንድን ነው እምቢ ያሉት?
እ መድብ ሲለኝ እ ቁጥር ሰ እንትን ገንዘቡ ሳስገባ እምቢ እያለኝ ነው አልቀበልም ይላል። የሆነ ኢሹ ምናምን ነው የሚለው።
ስክሪንሻት ያድርጉና እሱን በቴሌግራም ይላኩልን።
እ ምንድን ነው የሚለው ቴሌግራሙ?
ዜሮ ዘጠኝ ሰባ ስምንት
አንድ ጊዜ
ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ
ኧረ